ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወዳው
hello ሁሉ ስፖርት ነው ባኮ የምንወዳው
እንትን ኦንላይን ነበር የምጠቀመው እሺ
በቴሌብር ነበር የምጠቀመው። አሁን ደግሞ አንስቶብኛል።
እሺ ቁጥር የያዙ የሚልኩበት
ምን አልሽኝ?
ወደ ቴሌብር የሚልኩበት ቁጥር የያዙ system ኡ ትንሽ technical ችግር አጋጥሞን ስለሆነ ነው።
okay ለዛ ነው።
አዎ ሌላ መፍትሄ የተጠቀምን ስለሆነ ቁጥር የያዙና አሁን ወደምነግሮት ቁጥር የሚፈልጉትን የገንዘብ መጠን deposit ያደረጉና ይልኩልናል screenshot አድርገው ከዛ ሙሉ ስሞትንና የሁሉ ስፖርት የሚጠቀምበትንም ስልክ ይለ- ይልኩልናል።
እሺ አይ እንትን ወደ አይመልሱ ምን አሉኝ? hello